ጤና ይስጥልኝ ቴስ በራ መረጃ ማዕከል።
ሰላም እንዴት ነህ? እንትን ፈልጌ ነበረ ከአዲስ አበባ ከኬንያ እ፣ ለሰኞ ጠዋት ከአዲስ አበባ ኬንያ
አ፣ ሰኞ ጠዋት
ለሰኞ ጠዋት ከዛ እ፣ እሁድ ይመልሳል። ቅዳሜ ማታም ይመልሳል። ቅዳሜ
ሰኞ ሄዶ ቅዳሜ የሚመለስ አዎ፣ እሺ። አንድ ደቂቃ
እሺ ደውልኝ።
ልንገሩት፣ እዚሁ አይዝጉት ስልኩ ቀታችን ሰላም እንግዲህ 64158 ሄሎ ሄሎ
ሄሎ
64158 ብር ነው እሺ፣ Hi በለኝ በቴሌግራም በዚህ ቁጥር
ቴሌግራም ላይ
አዎ።
እሺ፣ ልክልዎታለሁ ስንት ሰዓት ጠዋት? ጠዋት ስንት ሰዓት ነው ያለው flight?
አሉኝ።
ስንት ሰዓት ነው flight ኡ ጠዋት? ስ- እ?
ምን አሉኝ? ይቅርታ እ? እ? ሄሎ ሄሎ ሄሎ
ሄሎ ልንገሩት ሰኞ ሰዓቱ ስንት ሰዓት? አዎ
ጠዋት አራት ሰዓት ከአርባ አምስት የሚነሳውን check-in ነው እንትን ነው
አይ መነሻው check-in የሚገባው ጠዋት አንድ ሰዓት ከአርባ አምስት ነው።
በቃ እሺ
ቴሌግራም ልላክሎት message አዎ አዎ
ልክሎታል አሁን